Hello? hello ድምፅሽ በጣም ሩቅ ነው።
እሺ አሁንስ አሁን ይሰማኛል። Flintstone ነው አይደል? እሺ እ፣ እዚህ በሻሌ ላይ ቤት ነበረኝ እ፣ የገዛሁት እና እህ።
ከ contract amendment ጋር በተያያዘ የማነጋግረው ሰው ታገኛል?
እሺ ስልክ ልስጦት እሺ ዜሮ አንድ አንድ
ዜሮ አንድ አንድ ስምንት ስምንት ሀያ ሁለት ሀያ ሁለት ዜሮ አንድ ሀምሳ ዜሮ አንድ ሀምሳ አዎ እሺ አመሰግናለሁ።
እሺ ልክ ነህ።